Hello ጤና ይስጥልን ቤስት ቤት
እንትን ነበር ወንድማችን ይሄ ከቤስት ቤት ላይ ወደ ቴሌብር withdraw አድርጌ ነበር እሺ
ምናምን ገባለሁ።
በዚህ በደወልክበት ቁጥር ነው አዎ አሁን ነው።
ክሬም አለው ብትለው
ስንት ብር ነው
አስር ሺህ ብር ነው። ገብቷል አሁን ወንድም።
እሺ እናመሰግናለን ስለደወሉ እሺ በጣም አመሰግናለሁ።
ችግር የለውም